የምናውቃቸው ቁጥሮች በጣም አዛና እኔ ነገር
ሄሎ ሄሎ ደማም ከችች ወይዬ።
ነበር የምደውለው እሺ ቬንደሩ አሁን አክቲቭ ታደርግሎታለች እና አንድ ሰው ይሙሉ
አንድ ሰው ልሙላው አዎ።
እሺ ሰው ይሞክሩት አሁን አይደለም ትንሽ ቆይቶ ኦኬ እሺ ልቆይ እሺ አዎ፣ ትንሽ ቆይቶ ይሞክሩት እሺ ማለት መልካም ቀንሽ እሺ